hello hello ngobet ngobet ngiten ngitho እ አቤት ደንበኛች
ካርድ ተቆርጦብህ ነበረ። በዚህ ነው እንትን ማለት ነው።
አገልግሎቱን ሳይጠቀሙ ነው ካርድ የተቆረጡብን።
አዎ ዝም ብላ ትቆርጠኛለች።
ካርድ ሲሞሉ ነው
አዎ ዛሬ ነው
ሁልጊዜም ነው። ዛሬ ብቻ አይደለም።
አበ- እንትን የ IVR ፕሮግራሙን ይጠቀማሉ። ዘጠና ሁለት ስልሳ ሁለት ላይ የሬዲዮ እና የሙዚቃ አገልግሎት ይጠቀማሉ።
እሱን አሁን አሁን ረሳት።
አቁመዋል። አሁን
አሁን እንኳን እጠቀማለሁ። በፊት ግን ዝም ብሎ ነው የሚቆርጠኝ።
እኮ አሁን ግን አቁመዋል። አገልግሎቱን እየተጠቀሙ አይደለም።
አሁን እንትኑን የሙዚቃና የራዲዮን እጠቀማለሁ።
እሺ የ system ችግር ሊሆን ስለሚችል ሪፖርት አደርጋለሁ። ሶስት ሶስት ብር ነዋ የሚቆርጥበት
ሁለት ብር እ፣ ሶስት ሶስት ብሩ እዚህ የራዲዮና እንትኑ ነው።
እኮ ሁለት ብር ምናምን ነው የሚቆርጥበት።
አዎ በቃ እሱ እኛ ጋር አይደለም። ዘጠና ዘጠኝ ዘጠና አራት ላይ ይደውሉና ይጠይቁ።